ሄሎ ሰላም ጤና ይስጥልኝ። እንዴት ቤት ከራት ነኝ ባኮን ልርዳው
ካሸርኮት እስኪ ያዝልኝ።
ካሸርኮት
አዎ
እሺ፣ ትኬት ነው
ትኬት ቼክ ለማድረግ ነው ትኬት።
አቤት እሺ
አስራ ሶስት ሀምሳ ሰባት
እሺ አስራ ሶስት ሀምሳ ሰባት
ዜሮ አራት ዜሮ አራት ዜሮ አራት ሰባ ሰባ
ሰባ እሱ postponed ሆኗል። ቅድም አይተነዋል። ይሄኛው ነው።
አቤት እሺ ሶስት ጨዋታ ወጥቶብሃል። እሺ ምንም ቦነስም አይኖረው። ከዛ ደግሞ ሁለት ጨዋታ postponed የሆነ ጨዋታ አለው።
እሺ እሺ ተደወለው። እናመሰግናለን። መልካም ቀን ይሁንልህ። ደንበኛችን